ጤና ይስጥልን። ዋሽንግተን የሕክምና ማዕከል
Hello፣ ጤና ይስጥልኝ። እንትን አልትራሳውንድ ስንት ነው?
እ
አልትራሳውንድ እሺ፣
ስንት ነው? ለምን ዋጋውን ነው reception ስልክ ልስጥሽ፣ እነሱ ናቸው የሚያውቁት ዋጋውን።
አንድ እስኪ ብር አለኝ ካርድ ግን ረስቼው ነው ከዚህ በፊት። እሺ ንገሪ። ዜሮ ዜሮ ዘጠኝ ዘጠኝ ሰማንያ ስምንት
ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ OK አመሰግናለሁ።
እሺ